አስር ጊዜ ነው የደወለው። ሄሎ ሄሎ።
ሰላም ነው?
ሰላም ነው።
ከቤት ቤት ነበር ምደውልልህ።
እሺ።
ቅድም ደውለልህ ነበር። ምንዳ ነገር አለ?
አ እችን ስልኩ 091500 እሺ 27 25 ዜሮ ዘጠኝ አስራ አምስት 00 ሀያ ሰባት አስራ አምስት 25 25 ሀያ ሰባት ሀያ አምስት እሺ ምን ሆነብህ?
እችን ብር ለመውሰድ ነበርና በንግድ ቀይርክና አልገባም።
ስንት ብር ነው?
ብዙ መቶ ሺህ ነበር።
እሺ አሁን ያልገባልህ ስንት ነው? አም- አምስት ሺህ ሶስት ሺህ ሶስት ሺህ ያደረክ ነው የላከው? አምሳ አ ሻንከሽ አ በቃ እሺ እያንዳንዱ ቼክ ላድርግልህ ጠብቀኝ እሺ።
እና እችን ደግሞ ቴሌ ብር ደግሞ ይለ ቴሌ ብር ደግሞ የቀራ የ- የቀይርክ የቀረ?
ደግሞ አ እና ፕሮሰስ እምቢ አለክ ወይስ ምን ሆነበት?
እምቢ ያለ እና እችን ደግሞ 982 ቆይ መጀመሪያ ይልጨርስልክ እሺ።
ይሄ ጨርስ እስቲ ይለት ስንት እንዳለ ይለት
አሁን አምስት ሺህ ብር ማለት ነው በቮቸር ነው ያወጣው። ቮቸር ደግሞ ሱቅ ላይ ነው ሄደ መቀበል የምችለው። ቮቸር ሱቅ- የሚለውን አማራጭ አትጠቀም።
እሺ አሁን ወደ ቤት ቤት ይመለሳል።
እሺ ወደ ይሄ ቤት ቤት ማለት አምስት ሺህ መልስልህና እሺ ከዛ እ፣ ቻፓ ወይም ደግሞ ሳንቲም ፔ የሚለውን ትጠቀምና ቴሌብር አስመ- አስመር- ያስመርጣል።
እሺ እሺ፣ አሁን እያንዳንዱ check ላድርግልሽ፣ ጠብቀኝ።
እና እሺ ይሄን ደግሞ ሰላሳ ሺህ ገብቶልሃል። አ?
አ ሰላሳ ሺህ ገብቶልሃል።
ገብቷል እሺ፣ እና እያንዳንዱ ሀምሳ ሺህ የቀረው ይለት ያ account እሺ። ሀምሳ ሺህም ገብቶልሃል አይደለ?
አ
ሌላ ሀምሳ ሺህ ብርም ገብቷል አይደለ?
ሀምሳ ብቻ ገብቶ ነበር አሁን ይለት ሀምሳ ብቻ ነበር አሁን ስደውል አይ ሁለት ሀምሳ ገብቷል።
እሺ
እ፣ አንድ ሰላሳ ገብቷል።
እሺ
አሁን ሌላ ሌላም ሰላሳ ገብቶልሃል።
እሺ
መጨረሻ ላይ ያደረገውን ቼክ ላድርግልህና እ እ፣ ሳንቲም ፔ የሚለውን አማራጭ ተጠቀምና ሳንቲም ፔ ቴሌብር ነው የሚያስመርጥ። ከዛ ወደ ቴሌብር ላከው።
እሺ፣ እችን ደግሞ እኔ የምልህ ሲስተር እ.
ሲሩጦ ሰማንያ ሁለት ሌላ ነው አ እሺ እ፣ ቆይ ይሄኛውን የአሁኑን ስልክ ንገረኝ። ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ዜሮ ዜሮ እ ሀ- ሀ- ሀያ ሰባት ሀያ አምስት ሀያ ሰባት ሀያ አምስት እሺ ስንት ነው ያ- ይሄ አምስት ሺህ ብር ሶስት ሺህ ብር በቮቸር ነው ቮቸር እሺ እሺ አ።
ያሁን ሌላኛውን ስልክ ንገረኝ ዜሮ ዘጠኝ ሲሩጦ እ፣ ሰማንያ ሁለት ሰማንያ ሁለት እ፣ ስልሳ ዘጠኝ ስንት
ስልሳ ዘጠኝ እሺ ስልሳ ዘጠኝ እ፣ ስልሳ ዘጠኝ አልካ አዎ ብያለሁ
እ፣ እችን እ፣ ስልሳ ዘጠኝ ዜሮ ሶስት ስልሳ ሁለት እሺ
ይሄ ደግሞ ይለት
ይሄኛው ስንት ብር ነው የያዘብህ በቴሌ ብር ቀረና ይለት
ስንት ብር ነው የቀረበት
ቴሌ ብር
እ ይለት ስንት ቀራውን ነው አምስት ሺህ እ፣ ገብቷል የመጨረሻ ላይ ያደረገው አምስት ሺህ ገብቷል እሺ
እያንዳንዱ check እያደረኩ ስምንት ሺህም ገብቷል እሺ በቴሌ ብር
አዎ ወደ ቴሌ ብር ነው የገባው እሺ በን- ንግድ ንግድ አላክም አይደል?
ያው እያንዳንዱን ከፍቼ ነው ጠብቀኝ አንተ እሺ
ሁለት ሺህም ገብቷል።
እሺ የትን- የትናንትና ወዲያ የ- እንዳለ የትናንትና ወዲያ እንዳለ ገብቷል። እሺ እሺ sister እሺ እሺ፣ በቃ ያኛውን ደግሞ ወደ ቤት ቤት ይመለስልሃል። አሁን አምስት ሺህ ብር።
እሺ እሺ፣ መልካም